ጤና ይስጥልኝ። ሰው
እባክሽን በዚህ ስልክ ቁጥር account ከፍተን ነበረ።
እሺ በአጋጣሚ ሁለት account ነው የተከፈተው በዚህ ቁ- ስልክ ቁጥር ቤተሰብ password ኡም ጠፋብን። እንደገና ለመጫወት ፈልገን
password ኡን እ፣ forget እንዴት- password ይበሉና አዲስ password ያስገቡ።
ም- ምኑ ጋ ምኑ ጋ እዛው ላይ registration ኑ ላይ ይመጣል። እዛው ላይ ይመጣል። አዎ forget forget
forget የሚል አልመጣ profile ራሱ አልመጣልንም።
አይደለም ልክ እ፣ መግቢያው logout ጋር አድርገን forget password እንደገና የሚል ይመጣል። እሱ ጋር okay።
forget password የሚለውን ይጫኑና አዲስ password ያስገቡለት።
እሺ እሺ ሞክር እሺ እሺ forget